Hello ወይ ወይላ ወይ።
ፓኬጅ በምርጫ ነው ስላሉ እ
በምርጫ ነው ስላሉ እ
እ ምን ላርግልሽ?
እሺ ምን ታደርጊልኝ? ሽንኩርት፣ እ
እሺ ድንች፣ ድንቹን ታዩና ስኳር ድንች
እሺ እና ድንች ላድርገው።
ድንች አይሻልሽም? ቀይ ስ- ምንድን ካ- ቀይ ካሮ ቀይ ስሩ ቀርቶ ቀይ ስሩ ይቀሽ ድንች፣ ስኳር ድንች፣ ካሮት ካሮት ቢቀር ድንች አለሻ? በድንች አትሰሪ?
አይ አልሰራም። እኔ ካሮት ሙሉ በሙሉ ታዩ እሺ እና ሌላውን ጨምሪና በቃ ድን- ስኳር- እሺ።
ስኳር ድንች ጨምሪበት።
እሺ ቆይ፣ እሺ በቃ ልደውልሽ ልክ ስደርስ።
እሺ